ስፖርት ነው እባክዎ የምንነዳው?
እንትን ነበር የዚህን የሁሉ ስፖርትን አፕሊኬሽን ለመልመድ ብዬ እሺ
ዛሬ ተጫውቼ ነበር ሁሉ ስፖርት ላይ ጌም ማለት ነው። እና አሁን እየሰራው ነበርና ቤቲንግ አጋጣሚ ጠፋብኝ ስሊፑ።
ስፖርት ሂስትሪ ላይ ያገኙታል። የጨዋታ ቤት የሚል ላይ
ስፖርት ስፖርት ስትሪ ላይ አዎ ሞር የት ላይ?
ምትል ወይም ተጨማሪ ምትል አለች አይደለ?
more የምትለው አለች።
ከዛ በኋላ እሱ ላይ የጨዋታ ታሪክ ላይ ያገኙታል።
ስፖርት history ላይ እሺ፣ እናመስግናል።
እሺ መልካም ቀን።
እሺ፣ ያው ትንሽ confusion ስለሚፈጥር ነው። እሺ እሺ እሺ